ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ ሄሎ፣ ጤና አቤት።
ይስጥልኝ።
አለን ክፍያ ለመፈጸም ነበረ። የአመት ስንት ነው?
እ፣ የአመት ሳይሆን አሁን ላይ የአመት የሚወር አልጀመርንም። ለአንድ እቃ የስንት እሺ።
ምስጣ ብቻ ነው የምናስከፍለው።
አሀ፣ ያ- የአንድ እቃ የመብራት ኃይል በምፈልገው ሲኖር ነው።
አዎ አሁን ለምሳሌ የአምስት መቶ ብር አለ፣ አንድ ሺህ ብር አለ፣ የሰነድ መሸጫ ማለት ነው።
አሀ፣ ሰነድ መሸጫው ብቻ ነው የምትፈልጉትና አዎ፣ አሁን ላይ እንደዛ።
አ- እንጂ እንትኑ ጋዜጣው ቀን ቀን በቀን የምትለቁት በነፃ ነው።
አዎ
በቃ እሺ፣ እንደዛ ነው። የመብራት ኃይል ስለሚከብደኝ በቃ እንደዛ ጨረታ ሰነድ እሺ።
ዛሬ መግዛት እንደሱ መርካቶ በቴሌ ብር።
ትክክል፣ እንደ ቱ መርካቶ መስሎ አይ እንደ ቱ መርካቶ አይደለም።
እሺ።
ቱ መርካቶ ማስታወቂያ ነው የሚያወጣው። ይሄኛው የጨረታ ገባኝ፣ ሂደቱን ነው የምናካሂደው። process ኡ እሺ።
በዚህ ነው ጨረታው የሚካሄደው።
እሺ፣ እሺ፣ እሺ።
ማለት ነው።
ስምን አልሽኝ?
አዎ ማልበት ስም።
ዋናዬ እሺ፣ እሺ፣
እሺ እሺ።